Hello
አቤት ደውሎ ነበር ከሚስተኖምስ
message እየላካችሁ እየበጠበጣችሁ ነው። እባካችሁ አቁሙ።
እየበጠበጣችሁ ነው።
message ገብቶ ነው። እኔ አልፈልግም፣ አትላኩ።
እሺ